ነኝ ወይስ ሌላ ፍቅር ነኝ?
በቃ ወይ ሌላ ነው።
እ
የሆነ order ነበረ ዘጠና አንድ ሀያ
ዘጠና አንድ ሀያ ሀያ አንድ ናልከኝ?
ዘጠና አንድ ሀያ ዘጠና አንድ ሀያ እሺ ምንድን ነው?
እ ተሳስቼ ነው ምናምን እያለች ምናልባት ደውይ ወደ እናንተ ደውይ ብያለሁ። ከደወለች ተሳስቼ አዝዤ ነው ምናምን እያለች ነው።
እሺ አስተላልፍልሃለሁ።
እሺ እሺ